Trabajo. ¿No? ¿No?
ወይ አይሰማ
ይሰማል።
ባላንስ ዘጠኝ መቶ ብር ያለው አይሰጠኝም።
አይሰጠኝም።
አዎ አይሰጥም፣ አይቆርጥም። ዘጠኝ መቶ ብር ያለ ዋሌቱ ተዘግቷል ነው?
ዋሌቱ አልተዘግም። ዋሌቱ ለምን አለ?
እኮ ምንድን ነው አልቆርጥም ያሉት? ምንድን ነው የሚሉት?
ጨዋታ ሲቆርጥ ከዛ አይቆርጥም። cash out ስታደርግም አያወጡም።
ምንድን ነው የሚሉት?
insufficient ይላል።
insufficient ያሉት ማለት deposit ያደረጉትን ገንዘብ ማውጣት አይችሉም። ለዛ ነው
እዛ balance ምለው ውስጥ ዘጠኝ መቶ ያለው
እኮ እሱ የቦነስ ብር ወይ ደግሞ deposit ያደረጉት ገንዘብ ነው ማለት ነው። ያሸነፉት ተከፋይ የሚለው ላይ ያለውን ብቻ ነው ማውጣት የሚችሉት።
Okay አሀ ይሄ እንትን balance ምለው ውስጥ ዘጠኝ መቶ ያለው ዝም ብሎ ነው እሱን መጫወት ነው የሚችሉት።
መጫወት አዎ ከዛ አይቆርጥም። ስጫወት ከዛ አይቆርጥም። balance ህግ ምለው ያመጣሉታል። ህጉን በደንብ ያንብቡና በህጉ መሰረት ይቁረጡ።
እኮ እምቢ ስላለኝ ነው። አይቆርጥም ከዛ
ህጉን ያንብቡና በህጉ መሰረት ይቁረጡ ደንበኛቸው።
በቃ እሺ።